ጤና ይስጥልኝ አሽብኝ ሰምራዊት ነኝ። እባክዎ ምን ልርዳው?
ከጃምቦ ብር የሚድረው ብዬ እስካሁን አልገባኝም።
ከየት አሉኝ?
ጃምቦ ቢት ዊድረው ብዬ እስካሁን አልገባልኝም። አሪፍ ሰው ነው ዊድረው ያደረኩትኝ ምን ያህል ብር ነበር?
ሺ ሁለት መቶ በዜሮ ዘጠኝ ሰላሳ ስድስት ሰላሳ
አሁን በደወሉበት አይደለም?
አዎ ቴሌግራም ላይ ልኬላቸዋለሁ።
ዜሮ ዘጠኝ ሰላሳ ስድስት ነው ያሉኝ።
አዎ ዘጠኝ ሰላሳ ስድስት ሰላሳ ሰላሳ
ሰላሳ ሀያ አንድ
ሁለት ነው ሰላሳ አዎ
ሰላሳ ሰላሳ ሰላሳ ስድስት ሰላሳ ሰላሳ ሀያ አንድ አዎ
መች ነበረ ቀኑ?
ትላንትና ማታ
እሺ ሙሉ ስሞትን ይንገሩኝ።
እም፣ ዮኒስ
ማን አሉኝ?
ዮኒስ ዮኒስ
ያኒስ
ዮኒስ
ዮኒስ
አዎ
ዮኒስ ማ
የአባት ስም የአባት ስም በሌላ ሰው ሲም ካርድ ነው